ሙሉ እንዴት ነህ?
ሰላም ነው።
ደህና ነህ? እንዴት ነህ? አለ
ለቅሶ ነው እ ታነሳው ተዘጋ።
ምን ስልኩ መቼ አዎ መቼ አሁን አሁን አላነሳሁም። እኔ ምን ምንም አልሰማሁኝም።
ልክ ሳነሳው ወዲያው ተዘጋ።
እሺ፣ እንዴት ነሽ?
እንዴት ነህ?
አለ ብልሽ ደህና ነህ? አለሁ እግዚአብሔር ይመስገን።
ደስታሽ?
ደህና ነኝ እግዚአብሔር ይመስገን።
ስጣሽ ጊዜ ለደህና ነው ወይ?
እ?
ስጣሽ ጊዜ እደውላለሁ ብለሽ እ፣ ምንም አልቻልኩም። ብታይ የሆነ እንትን ሰጥቶኝ የሚጻፍ ጽሁፍ ምስም አላለልኝ። የሚገርም ነገር
ቀስ እያልሽ ጻፊና ጨርሽ።
እ?
ቀስ እያልሽ ቶሎ ቶሎ ጨርሽ።
ውይ ገና ማት ነው ብታይ ማት ይሄ የሆነ እንትን አላቸውና፣ አዎ ብታይ ይኸው ከጧት ጀምሬ ተጥጄበታለሁ ማለት ትችላለህ።
እንጂ እውነት
ይሻላል።
ብችል ማናት አይቀርም ደግሞ ተምታታብኝ ብታይ መሀል መሀል የሚገባን የሆነ ጥያቄ ሰጥተዋቸው እ እሱ ራሱ ተም- ተምታቶብኝ አሁን እሱን እያስተካከልኩ ነኝ ያለው እኮ በቃ ስላሳኪና ያለውን እስኪ እደውልልሃለሁ ለማንኛውም እሺ ግን የምጨርስም ነገር አይመስልም ሳይው ሁኔታው ገና ማአት ነው ሰላ- ሰላሳ ስምንት ጥያቄ ነው እስከነ መልሱ ማለት ነው ተኛ ላይ ነኝ ያለሁት እኔ እሺ እሺ በረታሽ እሺ አትውጣ ግን ለማንኛውም እሺ እሺ